hello ይቅርታ፣ ከችፍችፍ ነው የምደውለው። ሰይዳ driver አችን ይዞት እየመጣ ነው እና ይደውልሎታል። አሳውቃት- አሳውቃታለሁ ብሏል። ስጦት ቁጥሩን ከፈለጉ maybe ዜሮ ዘጠኝ- አይ ሌላ ጊዜ ዜሮ- እስከዚህ ሳትኮት ነው ይመጡ ብዬ ነው።
ይቅርታ ዜሮ ዘጠኝ ዜሮ ዜሮ እሺ
ሰባ ስምንት እሺ ሰላሳ ስድስት አርባ ስምንት እሺ፣ thank you በጣም የደውልለት። እሺ መልካም እሺ